የሮሜ መልእክት ምዕራፍ አስር አኀውየ ሊተሰኬ ፈቃደ ልብየኒ ወጸሎትየኒ ከመ ይሕየው ኩሉ እስራኤል አኮኑ የተሐሰወ ቃለ እግዚአብሔር ብሎ ሌላ ነገር አግብቶበት ነበርና ከነገሩ ተመለሰ። ወንድሞቼ እኔስ የልቡናዬ ፈቃድ የምጸልየው ጸሎት እስራኤል ሁሉ ይድኑ ዘንድ ነው። እስመ አነ ማህተቶሙ ምስክራቸው ነኝና ዘኢዘነፍወ ክልኤቱ ወሰለስቱ ማህተት እንዲል አንድም መመርመሪያቸው እኔ ነኝና ማህተቶሙ ለኃጥአን ሞት እንዲል ኢዮብ 15 34 ማህቶቶሙ ይላል መታወቂያቸው እኔ ነኝና። እስመ ከመ ይቅንዑ ለእግዚአብሔር ለእግዚአብሔር እንቀናለን እንዲሉ ዋኮሰ በአእምሮቶሙ እንቀናለን እንቀናለን እንቀናለን ማለታቸው ግን ወደው አይደለም። እስመ ኢየአምርዋ ለጽድቀ እግዚአብሔር ጽድቀ እግዚአብሔር ወንጌልን አያውቋትምና ስለዚህ ነው እንጂ። ወፈቀዱ በጽድቀ ርእሶሙ ይቁሙ በወሪት ጸንቶ መኖርን ወደዋልና ስለዚህ ነው እንጂ። ወለጽድቀ እግዚአብሔርሰ ስእኑ ገንየ ለጽድቀ እግዚአብሔር ለወንጌል ግን መገዛት አልተቻላቸውምና ስለዚህ ነው እንጂ። ጽድቀ ርእስ አላት ኦሪትን ቤት ስሩ ዘርዝሩ ትላለችና፣ ጽድቀ እግዚአብሔር አላት ወንጌልን ዘኢሃደገ አባሁ ወእሞ ቤቶ ወውሉሎ እይክል ይጸመደኒ ትላለችና ጥንቱን ሰው ሲፈጠር እንደ መላእክት በሕገ ልቡና ሊኖር ነበር። እስመ ኢተፈጥረ ሰብ ለዝ ከመዝ ከመያጽንኡ ሃይማኖቶም በረግ ወበቀለም ዘእንበለ ዳይሙ ከመ መላእክተ እግዚአብሔር ይግበሩ ወይንበሩ ጻድቃነ ወንጹሐነ ሄንወክ ሕግሰ ጠባያዊ ተውህቦ ለሰብ እምኀበ እግዚአብሔር ቀዲሙ እንዲል በሕገ ልቡና ጸንቶ መኖር ባይቻል ኦሪት ተሰርታለች። ወዘተ ጽሕፈሰ መጻ እምድኅረ ተአድወተ ሕግ እንዲል በኦሪትም ጸንቶ መኖር ባይቻል ወንጌል ተሰርታለች። እነዚህ ግን እንደ ቀደመው በሕገ ልቡና እንደ ዛሬው በሕገ ወንጌል እንኑር አላሉም። በኦሪት ጸንቶ መኖርን ወደዋልና ወፈቀዱ በጽድቀ ርእሶሙ ይቁሙ አለ። ወባህለክቱሰ ለጽድቀ ወሪት አሚን በክርስቶስ ውእቱ ለኩሎሙ እለ ይአምኑ ቦቱ እስራኤልሰ እንዘ ይዴግንዋ ለኦሪቶሙ ስኑ ጸዲቀ ወፈቀዱ በጽድቀ ርእሶሙ ይቁሙ ወለጽድቀ እግዚአብሔርሰ ስእኑ ገንየ ብሎ ነበርና ወማህለክቱሰ አለ። ሕገ ልቡናውን እንደ ግዕዝ ኦሪትን እንደ ንባብ ወንጌልን እንደ ትርጓሜ አድርጎ ይናገራል። የተፈጥሮተ ሥጋ ፍጻሜው የተፈጥሮተ ሥጋ ፍጻሜው ተፈጥሮተ ነፍስ እንደሆነ የንባብም ፍጻሜው ትርጓሜ ነውና ለሚያምኑበት ሰዎች ሁሉ የሃይማኖተ ኦሪትን ፍጻሜው ሃይማኖተ ወንጌል ነው። ወሙሴሂ ይብየ ሁሉ ዘፈጸመ ሕገ ወሪት ይጸድቅ ቦቱ ሙሴም ሕገ ወሪትን የፈጸመ ሁሉ ይከብርበታል አለ። ወጽድቅ ወጽድቅ አሚንሰ ከመዝ ይብል ይትበር በልብከ መኑ አድርግ ሰማየ ጽድቀ አሚን ወንጌልንም ለሚፈጽም ወደ ሰማይ ማን ይወጣል አትበል። ክርስቶስ ውእቱ ዘወረደ እምሰማይ ከሰማይ የወረደው ክርስቶስ ነው ብለህ እመን። አንድም እንዲህ እንዳትል ክርስቶስ እንጂ ነው፣ አንድም እንዲህ ብትል ክርስቶስ ነው አለ። መኑ የዐርግ ደብረ ከመ ያምጽአ ለነ ለሕግ ከመ ንግበራ ያለውን እንዲህ ለውጦ አነበበው። ዘዳግም 30 12 ወመኑ ይወርድ ውስተ ቀላይ ወደ መቃብር ማን ይወርዳል አትበል። ክርስቶስ ውእቱ ዘተንሳ እሙታን ከሙታን ተለይቶ የተነሳው ክርስቶስ ነው ብለህ እመን። አንድም እንዲህ እንዳትል ክርስቶስ እንጂ ነው፣ አንድም እንዲህ ብትል ክርስቶስ ነው አለ። መኑ የአዱ ለነ ማዕዶተ ቀላይ ከመ ያንጽአ ለነ ለሕግ ከመ ንግባራ ወከመ ንፈጽማ ያለውን እንዲህ ለውጦ አነበበው። አኮኑ ከማሁ ይቤ መጽሐፍ ቅሩብ ለከ ቃል ውስተ አፉከ ወውስተ ልብከ መጽሐፍ በአንደበትህ ልትናገረው በልብህ ልትመረምረው ቃል ቀርቦልሃል ብሎ የለምን? አንድም ብሏልና ይትበል። ኢኮነት ክብደ ወኢ ርህቅተ እምኔከ አላ ቅሩብ ለከ ቃል ውስተ አፉከ ወውስተ ልብከ ያለውን እንዲህ ለውጦ አነበበው። ለኦሪት ኦሪት ጠቀሰ ያልተመቸ። አንድም ሙሴሂ ይቤ ኩሉ ዘፈጸመ ገቢረ ህገገ ኦሪት ይጸድቅ ቦቱ ሙሴ ሕግ እኔን የፈጸመ ሁሉ ይከብራል አለ። ቦሙ ሙሴ ወነቢያት ኪያሆሙ ለይስምዑ እንዲል ወፅድቃን ይንሳ ከመዝ ይብል ይትበል በልብከ መኑ ይዐርግ ሰማየ ጽድቃሚን ወንጌል ግን ወደ ሰማይ ማን ይወጣል አትበል። ክርስቶስ ውእቱ ዘወረደ እምሰማይ ከሰማይ የወረደው ክርስቶስ ነው ብለህ እመን። አንድም እንዲህ እንዳትል ክርስቶስ እንጂ ነው፣ አንድም እንዲህ ብትል ክርስቶስ ነው አለ። አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ዘውእቱ ይነብር ውስተ ሰማይ ያለውን እንዲህ ለውጦ አነበበው። ወመኑ ይወርድ ውስተ ቀላይ ወደ መቃብር ማን ይወርዳል አትበል። ክርስቶስ ውእቱ ዘተንሥአ እሙታን ከሙታን ተለይቶ የተነሳው ክርስቶስ ነው ብለህ እመን። አንድም እንዲህ እንዳትል ክርስቶስ እንጂ ነው፣ አንድም እንዲህ ብትል ክርስቶስ ነው አለ። ወበከመ ኀደረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ከማሁ ሀለዎ ለወልደ እጓለ እመሕያው ይንበር ውስተ ከርሰ ምድር ሰሉሰ መዋዕለ ወሰሉሰ ለያልየ ያለውን እንዲህ ለውጦ አነበበው። አኮኑ ከማሁ ይቤ መጽሐፍ ቅሩብ ለከ ቃል ውስተ አፉከ ወውስተ ልብከ መጽሐፍ በአንደበትህ ልትናገረው በልቡናህ ልትመረምረው ቃል ቀርቦልሃል ብሎ የለምን? አንድም ብሏልና ይትበል። ኢኮነት ክብደ ወኢ ርህቅተ እምኔከ አላ ቅሩብ ለከ ቃል ውስተ አፉከ ወውስተ ልብከ ያለውን እንዲህ ለውጦ አነበበው። ለወንጌል ኦሪት ጠቀሰ የተመቸ ወዝ ውእቱ ቃል ዘእምየምህረክሙ የማስተምራችሁም ትምህርት የምነግራችሁም ነገር ይህ ነው። እምከመ ተአምን በአፉከ ከመ ክርስቶስ ውእቱ እግዚእ ክርስቶስ የባሕርይ አምላክ እንደሆነ በአንደበትህ ብታምን ወተአምን በልብከ ከመ አንሥኦ እግዚአብሔር እምውታን ተሃዩ እግዚአብሔር ከሙታን ለይቶ እንዳስነሳው በልቡናህ ብታምን ትከብራለህ ማለቱ ነው። ይትበል በልብከ መኑ ይዐርግ ሰማየ ክርስቶስ ውእቱ ዘወረደ እምሰማይ ወመኑ ይወርድ ውስተ ቀላይ ክርስቶስ ውእቱ ዘተንሥአ እሙታን ያለውን ተረጎመ። ወልብኒ ዘየአምን ቦቱ ይጸድቅ ያመነበት ልቡና ምስጢር ያውቃል። ወአፍኒ ዘየአምን ቦቱ ይሃዩ ያመነበት አንደበትም ምስጢር ይናገራል ማለቱ ነው። አኮኑ ቅሩብ ለከ ቃል ውስተ አፉከ ወውስተ ልብከ ያለውን ተረጎመ። ወይቤ መጽሐፍ ሁሉ ዘየአምን ቦቱ ይሃዩ ያመነበት ሁሉ ይከብራል ብሎ መጽሐፍ እንደተናገረ ያዩ ወኢፈለጠ አይሁዳውየ ወአረማውየ ኩሉ ዘይአምን ቦቱ የሃዩ አለ እንጂ አይሁዳዊ በኦሪቱ አረማዊ በሃይማኖቱ ብሎ አለየም። እስመ ባዕል እግዚአብሔር ወየአክል ለኩሉ ለዘጸውኦ እግዚአብሔር ባለጸጋ ነውና ለለመነውም ሁሉ ይበቃልና። ይፈለጠ አንድም ባለጸጋ እግዚአብሔር ለለመነው ሁሉ ያበቃልና ይፈለጠ አንድም ይፈለጠ አይሁዳውየ ወአረማውየ ማለትህ እንደምነዋ ትሉኝ እንደሆን እግዚአብሔር ባለጸጋ ነውና ለለመነው ሁሉ ይበቃል ያበቃል። እስመ ኩሉ ዘጸውዐ እስመ እግዚአብሔር ይሃዩ እስመ እግዚአብሔርን የጠራ ሁሉ የሚድን ስለሆነ የአክል ለዘጸውዖ ወይቱ እፎ ይጼውዕዎ እንዘ ኢየአምኑ ቦቱ ነገር ግን ሳያምኑበት እንደምን ይለምኑታል እስራኤል ቢሉ አምነው እንዳላመኑ ስለሆኑ ለአሕዛብ ቢሉ የተመቸ ወፎ የአምኑ በዘ ኢይሰምዑ ያልሰሙትንስ እንደምን ያምኑበታል እስራኤል ቢሉ ሰምተው እስራኤል ቢሉ ሰምተው እንዳልሰሙ ስለሆኑ ለአሕዛብ ቢሉ የተመቸ ወፎ ይሰምዑ ዘኢሰበኩ ሎሙ ያላስተማሯቸውንስ እንደምን ይሰሙታል? ለእስራኤል ቢሉ አስተምረዋቸው እንዳላስተማሯቸው ስለሆኑ ለአሕዛብ ቢሉ የተመቸ ወፎኑ ይሰብኩ ሎሙ ዘይተፈነወ ሐዋርያ ሀቢሆሙ ሐዋርያ ወደ እነሱ ያልሄደላቸውስ እንደምን ያስተምሯቸዋል? ለእስራኤል ቢሉ ሂድወላቸው እንዳልሄደላቸው ስለሆኑ ለአሕዛብ ቢሉ የተመቸ በከመይቤ መጽሐፍ ሰናይ እገሪሆሙ ለእለ ይዜንው ሰናየ ዜና ወንጌልን የሚያስተምሩ የሐዋርያት የእግራቸው አመጣጥ ያማረ ነው ብሎ መጽሐፍ እንደተናገረ ንፎኑ ይሰብኩ ሎሙ ዘይተፈነወ ሐዋርያ ሀቢሆሙ ላለው ሰናይ እገሪሆሙ ለሰባ ዜና ውስተ አድባር ያለውን ናሆም እንዲህ ለውጦ አነበበው። ሰናየ ዜና አላት ወንጌልን ወልደ እግዚአብሔር እንደነገሰ ዲያብሎስ እንደተሻረ ሞተ ሥጋ ሞተ ነፍስ እንደጠፋ ትናገራለችና ወባሕቱ አኮ ሁሎሙ ዘሰምዑ ትምህርተ ወንጌል ነገር ግን የወንጌልን ትምህርት የሰሙ ሁሉ የተቀበሉ አይደለም። አኮኑ ኢሳይያ ሲቤ እንዳልተቀበሉማ ሲያጠይቅ ኢሳይያስ እንዲህ ብሎ የለምን? እግዚኦ መኑ ያአምነነ ቃለነ አቤቱ ትምህርታችንን ማን ይቀበለናል? ወለመኑ ተከስተ መዝራዊቱ ለእግዚአብሔር እግዚአብሔር አብ ቢሉ መዝራዊቱ ወልድ እግዚአብሔር ወልድ ቢሉ መዝራዊቱ ስልጣን ስልጣኑ ለማን ተገለጠ ብሎ የለምን? ወአሚንሰ እምሰሚዕ ማመንስ ከመስማት ወገን ነው፣ ከመስማት የተነሳ ነው። ወእምሰሚዕ አሚን በቃለ እግዚአብሔር ክርስቶስ ከመስማት የተነሳ ከመስማት ወገን የሚሆን ማመንም በቃለ እግዚአብሔር ክርስቶስ ነው። ክርስቶስ ቃለ እግዚአብሔር እንደሆነ ነው። ባይቱ እብል ቦኑ ኢሳሙ እስራኤል ነገር ግን እስራኤል አልሰሙም እላለሁን። አቆሙ ይብዬ መጽሐፍ እንደ ሰሙ ሲያጠይቅ መጽሐፍ እንዲህ ብሎ የለምን? ውስተ ኩሉ ምድር ወፃ ነገሮሙ የሐዋርያት ትምህርታቸው በአራቱ ማዕዘን ተነገረ። እስከ አጽናፈ ዓለም በጽሐ ነቢቦሙ ነገራቸው ከጽንፍ እስከ ጽንፍ ደረሰ ብሎ የለምን? እስራኤልኑ ዳይሙ ይሰሙ እስራኤል ብቻ ሳይሰሙ በመካከል እንደ ጉልጥምት ተለይተው ቀርተዋልን? ፀሐይ ለመስኮቷ ሳታበራ ለሌላው ታበራለችን? አኮኑ ሙሴሂ አቅደመ ብሂሎቶሙ ሙሴስ አስቀድሞ ተናግሮ የለምን? አነ አቀንዖሙ ለሕዝብ በዘኢይሌብኡ እስራኤልን አእምሮ በሌላቸው በአሕዛብ አድሬ አስቀናቸዋለሁ ብሎ የለምን? አነ አቀንዖሙ በሕዝብ ለዘኢይሌብኡ በአሕዛብ አድሬ አእምሮ የሌላቸው እስራኤልን አስቀናቸዋለሁ ብሎ የለምን? አንድም በሕዝብ በዘኢይሌብኡ አእምሮ በሌላቸው በአሕዛብ አድሬ እስራኤልን አስቀናቸዋለሁ ብሎ የለምን? እስራኤልን በቃል አምጥቶ አንድም ለሕዝብ ለዘኢይሌብኡ አእምሮ የሌላቸው እስራኤልን በአሕዛብ አድሬ አስቀናቸዋለሁ ብሎ የለምን? አሕዛብን በቃል አምጥቶ ወአምዕአክሙ በዘይኮነ ሕዝብየ ወገኔ ባልሆነ ወገን ወገኔ ባልሆነ ወገን አድሬ አሳዝናቸዋለሁ ብሎ የለምን? ኢሳይያስኒ ታቢሎ ይቤ ረከቡኒ ለኢሐሰሱኒ ኢሳይያስም ደፍሮ ሳይፈራ ሳያፍር በመጋዝ ይተርትሩኝ በመስቀል ይስቀሩኝ ብሎ ይህን ተናገረ። ረከቡኒ እለ ኢሐሰሱኒ በሱባኤ ያልሹኝ አገኙኝ። ወአስተራይክዎሙ ወአስተርአይክዎሙ ለለ ኢተስዕሩኒ በአእናቁ በምስአል ላልጠየቁኝ ተነጋገርኋቸው ብሎ የለምን? ወለእስራኤልሰ ይቤሎሙ ኩሎ ዕለተ አነስ እደውየ ሀበ ሕዝብ አላውያን ወከሃድያን ለከሃድያን ለእስራኤል ግን ሁልጊዜ ነቢይ ቢሞት ነቢይ ካህን ቢሞት ካህን ሳስነሳላቸው እኖራለሁ አለ። አንድም እደ መዓቴን አነሳባቸዋለሁ፣ አንድም በመስቀል እጄን ዘርግቼ እጸልይባቸዋለሁ አለ ብሎ የለምን? ምን ነው ጌታ በመስቀል አባ ስረይ ሎሙ ብሏል እንጂ አጥፋቸው ብሏልና እንዲህን አለ እንዲህ አለ ቢሉ አባ ስረይ ሎሙ ብሎ የጸለየው ባይመለሱ ወደ ክፉ የሚለወጥባቸው ስለሆነ ያውስ ቢሆን ኩሎ ዕለተ አለ ምን ነው ሦስት ሰዓት አይደለም ቢሉ ከዚያው ገብቶ ከተቆጠረ ብሎ አንድም ሰዓተ ሲል ነው። ምን ታቀመክሙ ጽሩአኒክሙ ኩሎ ዕለተ እንዲል